ሄሎ ይመስቃል ወይ ወይ ወይ ቅድም አሳውቀህ የነበረ ኮምፕሊት አማለብኝ ያልከው ኦርደር አዎ
እንትን ካንስል የሚሆነው እሺ ሬስቶራንት ኮንፊርም ለማድረግ ሲደወልላቸው ስልክ እያነሱ ስላልነበረ ነው። አሁን ስልክ ኮንፊርም ሲያደርጉን ካንስል ይሆንልሃል።
ይመለሳል ብሩ።
አዎ ካንስል ነው የሚሆነው።
እሺ እሺ እሺ